ሄሎ ጤና ይስጥልኝ።
ወይ ሄሎ ጤና ይስጥልኝ። ቢኒያም ነኝ ከወዳ Vehicle Manufacturing PLC። ስልክሽን ከቲክቶክ ላይ አግኝቼው ነው እና ስልክሽን ስላስቀመጥሽልን አንዳንድ መረጃዎች የምትፈልጊ ከሆነ እና ወይ ደግሞ ሌላም መረጃ የምትፈልጊው ነገር ካለ እንድትጠይቂ ነበር።
ወይ- ምን አልከኝ? እስቲ ወዳ Vehicle አላዳም።
ከሳፊ ማለት ነው፣ ሳፊ ባጃጅ
ሳፊ ቲክቶክ ላይ ባጃጅ አለው።
ስልክሽ ተቀምጦ ነው ያገኘ ነው።
ኧረ ተሳስተሃል አባይ ተሳስተሃል።
እሺ እሺ፣ የኔ እናት መልካም ቀን።
እሺ